ጤና ይስጥልኝ።
አብሮ ይስጥልን።
ከአሪፍ ቤት ነው የምደውልሎት። ሞሉነሽ
ወይ እሺ፣ ደንበኛችን አሁን የላኩልን link ነበረ የ deposit ችግር እንዳጋጠሙት ነግረውን ነበር።
አዎ፣ እሺ፣ አሁን የላኩልን screenshot ላይ link አለ። ያንን link ተጭን ደረሰኝ እ?
ያሳዩታል። ይሰማል ደንበኛችን እሺ ደረሰኝ አለ።
እ።
ያንን ደረሰኝ screenshot አንስተው ይላኩልን።
እንደገና screenshot አድርጌ
አዎ ደረሰኙ
እሺ ደንበኛችን መልካም ምሽት ይሆንልዎት።
እሺ።